Hello
Hello ወይ መሰረት እሺ መሰረት አስር ደቂቃ ሞልቶታል።
ማነህ?
ኃይሉ ኤርሚነ ኃይሉ ኃይሉ ኃይሉ እሺ፣ አዎ።
ስልክ ልስጥ ሌላ ስልክሽ ኃይሉ አልፈልግም እኮ ነው እኔ አላዘዝኩም ነው የሚለው customer።
እኮ ለአንተ እንደዛ አለ፣ ግን ሌላ ስልክ አጡን ደግሞ ኃይሉ
እሺ መ- እንትኑ on time ኡ እንዴት ነው የሚሆነው?
እኮ ይሄ መጀመሪያ ይሰራልህና ኃይሉ ከዛ ስለ ሰዓቱ ስጨርስ ነው እኮ እሺ አ- አ- እኔ ዋና ነው እንጂ እናቴ የደከምኩበት እኮ ነው።
እኮ ትጠይቃለህ። አንተ ደክመህበታል fair ነው ካሉ ተግራለሁ ኃይሉ አይ fair ነው ሲሆን በእኔ ምክንያት አይደለም። ዞሮ ዞሮ ወደ
እኮ እኔ አሁን- ኃይሉ አሁን እኮ በእንትና ምክንያት ነው አይደለም የምልህ። ሌላ ስልክ እኮ አለ፣ ታዲያ።
እሱን ልስጥህ።
እኮ on time ነው እኔ እልኩሽ ያለሁት ገብሻል?
እኮ ኃይሉ ሰዓት እኮ እኛ አይደለንም የምናስበው። ስለዚህ ሰርታ ስጨርስ ነው ደግሞ መጠየቅ የምንችለው።
እኮ ታዲያ በምን አግባብ ነው የምሰራው ነው አሁን ማሳወቅ ምን ኧረ ምንድን ኃይሉ ምንድን ነው በእናትህ ጥቅሙ ታዲያ?
እኔ እኮ ማሳወቅ አንቺ ምንድን ነው ሁሌ ከኔ ጋር ሁሌ ችግር ያለብሽ ነው የሚመስለው። እግዚአብሔር መጠየቅ ነው እ?
ይሁን ችግር አለብህ ከኔ ጋር አግባብ እኮ የምትለኝ።
ነው ይኸውልሽ፣ ጠቅፋ አግባብ ነው። በስነ ስርዓት መመለስ በጣም ያለብሽ አንቺ ያግባብ- ድርሻ ነው አላልኩም እኮ ኃይሉ እኮ ታዲያ አሁን ታይሙ እንዴት ነው? አስር ደቂቃ ጠብቅላችሁ አስር ደቂቃው በማን ጨርሰዋል። ሌላ ስልክ ልስጥህ እባክህ።
እኮ እንደሱ ነው መ- መ- ማለት ያለበት ስራና ምናምን ከአራት ጊዜ በላይ ነው ያልኩት ኃይሉ።
ኡ አላልሽም እናቴ። አሁን አንጣጨቅ እሺ፣ ስልኩን ስጪኝ።
ዜሮ ዘጠኝ ሰላሳ አራት
ቆይ ጠብቅኝ።
ዜሮ ዘጠኝ ሰላሳ አራት ኃይሉ እየሰማኸኝ ነው?
አዎ የሰላሳ አራት ሰማንያ ዘጠኝ
ሰማንያ ዘጠኝ ሰላሳ ዘጠኝ ሀያ ሰባት
ሰላሳ ዘጠኝ ሀያ ሰባት አዎ ልር- ልርገምልሽ ልርገምልሽ አይደል? ሰላሳ አራት ሰማንያ ዘጠኝ ሰላሳ ዘጠኝ ሀያ ሰባት አዎ፣ በዚህ ስልክ ደውልለትና check መልስ ነው ደውል ኃይሉ
እሺ